ጤና ይስጥልን ቤተሰቤት
ቤት ነዋ።
hello
ቤት ቤት ነዋ።
አዎ ቤተሰቤት
ኮዱን ላሉኝ ስ password ኡ እምቢ አለኝ። ብር ብዙ ውስጥ አለው ደግሞ password እኮ እኛ አንልክም። ረስተከው ነው password ህን password ህን ረስተከው ነው አዎ password ኡ ረስቸው ነው እኮ ስለዚህ forget password የሚለውን ስትነካው SMS ላይ ላክልሃል one time password
ምን ይልካ እ
ምን ይልካ forget password ስትለው ይሄ ቀጥታ ራሱ SMS ላይ አዎ እዛው ላይ ማለት ነው forget password ስትለው SMS ላይ